መጨረሻው ነው የቀረው።
እኔም ቤስት ቤት ዲቦራ ነኝ። እባክህ የምንረዳው deposit አድርጌ አልገባምማ።
እሺ፣ መ- ከሲቢ ብር ነው።
አዎ እሺ፣ የሲቢ ብር text ኡን ላክልን ቴሌግራም ላይ ከሲቢ ብር ከምትጠቀምበት ቁጥር ጋር አድርገህ።
ልከንልሽ ነበረ እኮ ልከን ነበር እኮ አላየሁትም እኮ።
እሺ፣ አዎ ግን ማነው በሌላ ስምህ? ስምህ ማነው? ቴሌግራም ላይ ቴሌግራም ላይ ስምህ እ፣ ዳግ ዳግም ይላል ዳግ ይላል። ግን ስሚኝ እሺ አካውንቱ በዛ አይደለም የምትክ ከና አካውንቱ ሺህ ቁጥር ልኬልሻለሁማ ይልኝ እስካሁን እየጠበቅኩ ነው። እ፣ ዜ- ዜሮ ከና ዘጠኝ አካውንቱ ዜሮ ዘጠኝ ዘጠና አንድ ምናምን ነው ዘጠና አዎ።
አንድ ሰላሳ አንድ ዘጠና ስልሳ አራት አዎ አዎ አዎ አዎ እሺ በቃ ይሄ ነው የሲቢ ብር ቁጥር ሲቢ ብር አዎ፣ የምትጠቀምበት ቁጥር የ- አዎ የጌሙም የቲቪ ብሩም ይሄ ነው።
በቃ እንደዛ ከሆነ ለቻፓ አሳውቃለሁ ትንሽ ታገሰኝ እሺ እሺ እሺ እሺ።